ወይ ወይኔ
መሲ ደህና ነሽ?
ወይ ሰላም አደርሽ?
እንዴት አደርሽ? የት ሆነሽ ነው?
እግዚአብሔር ይመስገን። ቢሮ መ- ልምጣ
ላኪያት ከፈለግሽም።
በፍቅር ተንፈርም ይችላለች ነው።
አሀ ሌላ ስላለሽ እሺ፣ አዎ።
እሺ ወይ እሽ እሽ እሽ እንዳላመላለሽ መጣሁ። እሽ እሽ